የሚመጣ በስልጣን የሚያስስን የኔ ጌታ ኢየሱስ ልዑል ቅዱስ የሚመጣ ብቻውን የሚያስስን የኔ ጌታ ኢየሱስ ልዑል ቅዱስ የሚገዛ በስልጣን የሚያስስን የኛ ጌታ ኢየሱስ ልዑል ቅዱስ የሚገዛ ብቻውን የሚያስስን የኛ ጌታ ኢየሱስ ልዑል ቅዱስ አላፍ በሰማይ የሚዘምሩለት መለኮት ቅዱሳን የሚሰግዱለት ግዑዝ ፍጥረታት የሚያመሰግኑት በሰማይ በምድር ክብር ይሁኑት ተራሮች ሁሉ የሚጤሱለት ውሃው ማዕበሉ የሚናወጡለት የአማልክት አምላክ የተከበረ እሱን ለማምለክ ቢያምር ልቤ ጨከነ ልቤ ጨከነ ልቤ ጨከነ ልቤ ጨከነ እኔም ሽንኩርት አድርጌ በላይ ጌታን ከማንም ከምንም በላይ ከምንም በላይ እኔም ሽንኩርት አድርጌ በላይ ጌታን ከማንም ከምንም በላይ ከምንም በላይ ዘመኔን ደስታ ያረገ ሐዘኔን በሳቅ ለወጠ ትልቅ ለወንድሞ መልካም ለክብሩ ፍጻሜ ሲወደኝ ጌታ ላይ ጠላኝ ሲያነሳ ኢየሱስ ላይ ተወ በደመን ቃል ኪዳን አልፈራም ልቤ ጨከነ ዘመኔን ደስታ ያረገ ሐዘኔን በሳቅ ለወጠ ትልቅ ለወንድሞ መልካም ለክብሩ ፍጻሜ ሲወደኝ ጌታ ላይ ጠላኝ ሲያነሳኝ ኢየሱስ ላይ ተወ በደም ነው የኔ ቃል ኪዳን አልፈራም ልቤ ጨከነ ጥበብና ኃይል ለሱ ነውና ለስሙ ይሁን ክብር ምስጋና። ጊዜን ዘመንን ይለዋውጣል፣ እውቀት ማስተዋል ጌታ ይሰጣል። የተሰወረን ይገላለጣል፣ በጨለመ ላይ የጥልቁን ያውቃል። አንዳች በፊቱ አልተሰወረ፣ እሱን ለማምለክ ቢያበረ ልቤ ጨከነ ልቤ ጨከነ ልቤ ጨከነ ልቤ ጨከነ እኔም ሽንኩርት አድርጌ በላይ ጌታን ከማንም ከምንም በላይ ከምንም በላይ እኔም ሽንኩርት አድርጌ በላይ ጌታን ከማንም ከምንም በላይ ከምንም በላይ ክብሩን መጠጊያ አድርጌ ከክፉ ነገር ተሸሽጌ ልጠራው ስሙን አውቄአለሁ በክብር የተናገር ወደ ወዶኛል በዘላለም ፍቅር ያለፈው ላይ ተሰናገር እኔ ግን ንጉሥ ሹም ያለው በእኔ ላይ ሙሉ ስልጣን ያለው ለሁሉ መጠጊያ በሰማያት የሚያመሰግኑት በሰማይ በምድር ክብር ይሉት ተራሮች ሁሉ የሚጤሱለት ውሃውማ በሉ የሚናወጡለት የአማልክት አምላክ የተከበረ እሱን ለማምለክ ቢያወር ልቤ ጨከነ ልቤ ጨከነ ልቤ ጨከነ ልቤ ጨከነ እኔ የሻንኩት አድርጌ በላይ ጌታን ከማንም ከምንም በላይ ከምንም በላይ እኔ የሻንኩት አድርጌ በላይ ጌታን ከማንም ከምንም በላይ ከምንም በላይ እኔ የሻንኩት